ሳወጣሽ ደግሞ ባይኔ ደግሞ ባይኔ ደግሞ ባይኔ መጣሽ ወይ ሁለት ቢላ አንዱን ማሳወጣሽ እንደ ወላጅ እናሳዝንልሽ ከሆዴ እናሳዝንልሽ ከሆዴ ሰውነት ሽንትነሽ አሞራ ሆንሽ እንዴ ሆዴን አሞራ ሆንሽ መውደዴ ማፍቅሬም ነበር ካድማስ አድማስ ወዴ ነበር ካድማስ አድማስ ቃል እንደ በረዶ ሳይናድ ሳይማስ ወዴ ሳይናድ ሳይማስ ትከንፊያለሽ እንጂ መንገድ ብቻ ልምዳሽ መቼም አትሰነበች ሁለት ቤት ሰው ወዳሽ ሁለት ቤት ሰው ወዳሽ አንቺ እንቅልፍ አክባሪ ገላሸት ሰንብቷል ለስንቱ ተረቶ በስንቱ በርትቷል በስንቱ በርትቷል ይከንክነኝ እንጂ ስትጓጓም ስትገቢም ስትወጭም ነገር ካልሰሞት መቼም አይቆጭም። ደበቅ በቅ እያረግሽ የልብሽን ሰራርቅሽ ብትመጭም ያላየሁት ነገር መቼም አይቆጭም። እየቆረቆረ ከሆዴ ሳወጣሽ እየከነከነኝ ከልቤ ሳወጣሽ ደግሞ ባይኔ ደግሞ ባይኔ ደግሞ ባይኔ መጣሽ ወይ ሁለት ቢላ አንዱንም አሳወጣሽ ታይቶ ለመምጣቱ እንዳሻሽ ተራመች ወዴን እንዳሻሽ ተራመች ምን ነበር የሰው ቤት የሰው ጓዳ ባትረምድ ወዴ የሰው ጓዳ ባትረምድ ዛሬ ስሎሽ የት ነው እግርሽ ትረግጧል ወዴን እግርሽ ትረግጧል የአራዳው ገበያስ እንደምን ሰንብቷል ወዴን እንደምን ሰንብቷል አንቺ እንቅልፍ አክባሪ ገላሸት ሰንብቷል ለስንቱ ተረድቶ በስንቱ በርትቷል በስንቱ በርትቷል ከጡት ከደረትሽ ብዬ ቅስም ቅስም ከቆመው ትንሽ ነኝ ከሞተው ባላንስም ከሞተው ባላንስም ይከንክነኝ እንጂ ስትንኳኳይ ስትገቢም ስትወጭም ነገር ካልሰሞት መቼም አይቆጭም። ደበቅ በቅ እያረግሽ የልብሽን ሰራርቅሽ ብትመጭም ያላየሁት ነገር መቼም አይቆጭም። ይከንክነኝ እንጂ ስትንኳኳይ ስትገቢም ስትወጭም ነገር ካልሰሞት መቼም አይቆጭም። ደበቅ በቅ እያረግሽ የለብሽን ሰራርቅሽ ብትመጭም ያላየሁት ነገር መቼም አይቆጭም። ደበቅ በቅ እያረግሽ የለብሽ ፊትሽን ሰራርቀሽ ብትመጭም ያላየሁት ነገር መቼም አይቆይም። ደበቅበቅ እያረግሽ የለበሽን ሰራርቀሽ ብትመጭም ያላየሁት ነገር መቼም አይቆይም።